Elihu Sportino ba kwa mdadao?
Insha.
Hello?
Hello.
ሁሉ ስፖርት ነው ባኮ የምንለድረው።
Eh, ገንዘብ አልመጣለኝ
ምን አድርገው ነው ዲፖዚት አድርገው ነው ወይስ ዊዝድሮ?
ኧረ አይደለም ላ- ላስገባ ፈልጌ ነበርና ቴሌ ብር ምናምን አልመጣለኝ።
አልታረመለውትም።
አዎ የለም እሺ የሲስተም ችግር ነው፣ ይስ- ይስተካከላል፣ ይታረማል፣
እ፣ ብዙ እንዲህ ያለኝ
ይታረማል።
እሺ።